እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ ፍቅርሽ ጋን መብራት እንዳይሆንብኝ እንደገና ትንዳም ጨለማ እንደገና ፊትም በማትኮር እንደገና ልንዳም ጨለማ እንደገና ፊትም በማትኮር ሊሳካ ይቻል የሚያስቡት ነገር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና በልጅነት ዘመን እንደገና የነብ እንደገና በል እንደገና የነበረ ሁሉ የሚገኝ ቢሆን አብቦ በሙሉ እንደገና ክፋት ተንኮል ሳይኖር እንደገና ደስታ ያየንበት እንደገና ክፋት ተንኮል ሳይኖር እንደገና ደስታ ያየንበት አሁን ተመልሶ ቢገኝ ምን አለበት? እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር በፍቅር ላይ እንደገና እንዴት ይጨከናል? እንደገና ፍቅር በፍቅር ላይ እንደገና እንዴት ይጨከናል? እድል ያንቺን ነስቶ ባይልልኝ ይሆናል እንደገና ባይልልኝ ነው እንጂ እንደገና ልቦናሽ ባይረዳኝ እንደገና ባይልልኝ ነው እንጂ እንደገና ልቦናሽ ባይረዳኝ አንቺስ መቻጣሽው ፍቅርሽ እንደጎዳኝ እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና አርጅት ነበረው እንደገና እንደገና ለቅሶ እንደገና አርጅቶ የበቃው እንደገና እንደገና ለቅሶ ፍቅርም ልጅ በሆነ ንስር ተመልሶ እንደገና የሕፃንነት መልክ እንደገና የአፍላነት ፍቅርም እንደገና የሕፃንነት መልክ እንደገና የአፍላነት ፍቅር ሳይጠገብ አልፎ እንዴት የት የሚቀር እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ጊዜው ሲተላለፍ እንደገና ይረግፋል የበቃው እንደገና ጊዜው ሲተላለፍ እንደገና ይረግፋል የበቃው ለዛ ውድም ይላል መውደድም ሲበቃው እንደገና ጤና እንደገና ድንገት የሚከዳ እንደገናን እያሳጣ ጤና መልካም ነበር ቢገኝ ፍቅር እንደገና እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር እንደገና